ጤና ይስጥልኝ አርስቴ የትኛው ባንክ ምንወርዶ ጤና ይስጥልኝ የኔ መልስ
እግዚአብሔር ይስጥልኝ
ብር ዊዝድሮ አድርጌ ሁለት ጊዜ ሶስት ሺህ ብር ተይዞብኝ ነው። ፔንዲንግ ነው የሚለው
ተቆርጦ ቦታ ለመኛችን አዎ ተቆርጧል። ስክሪንሻቱን ልክ ያለውኝ ቴሌግራም
እሺ ስሞትን ይንገር እንደመኛችን ኤልሳቤት ቤታቸው
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት አዎ
እሺ የገንዘቡን መጠን ይንገሩኝ
ሁለት ጊዜ ሶስት ሶስት ሺህ ብር ሁለት ጊዜ
ሶስት ሶስት ሺህ ብር ስድስት ሺህ ማለት ነው።
እሺ ዛሬ ነው የሞከሩት ደንበኛችን አዎ እሺ ወደ የትኛው site ነው ያስተላለፉት
ቴሌብር ላይ ነው ወደ ቴሌብር አ- ሌላ ያወጣሁት ብር አለ አራት አራት ሺህ ብር ያወጣሁት እሱ ገብቷል። ሶስት እሺ።
ሶስቱ ግን ሁለት አልገባ
የ betting ኡ ስም ምን ይባላል
ኩዊክ ብር ኩዊክ ብር እሺ እሺ ደንበኛችን መረጃውን መዝግቤዎታለሁ ለሚመለከተው አካል አስተላልፍሎታለሁ ቴሌግራም ላይ እንደላኩልኝ ነግረውኛል አዎ ልኬያለሁ እሺ እናመሰግናለን ደንበኛችን ለሚመለከተው አካል አስተላልፍሎታለሁ እሺ ሌላ የምረዳዎት ነገር አለ አይ ምንም እሺ ስለደወሉ እናመሰግናለን ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ምሽት ይሁንልዎት አመት